ጤና ይስጥልኝ። ጠብታ አምቡላንስ ጤና ይስጥልኝ። የሚያቤት እንትን ነበር አምቡላንስ ፈልገን ነበር። ከዚህ በፊትም ከትናንትና ወዲያ አድርሳችሁ ነበር። ከየረር ሆስፒታል ቴድሮስ ሆስፒታል ለማድረስ ቴድሮስ ምን ጋር
እንትን ያለው ቴድሮስ ሆስፒታል አባሪ ማን ነው? እንትን ሆስፒታል ሳይሆን እንትን አለ ሆስፒታል ሆስፒታል
ውዳሴ የሚባል diagnosis አለ
አይደለም። እዚህ እንትን የረር ነው፣ ከየረር ነው እሺ እኮ አዎ። ከየረር ወዴት ነው መሄድ የፈለጋችሁበት? Exam መሄድ የፈለግነው እንትን ነው የፈለግነው ጴጥሮስ ሆስፒታል ጴጥሮስ ሽሮ ሜዳ እንጦጦ ጴጥሮስ መስመር Okay። ለ dialysis ነው የመጣችሁት ነው?
አሀ የመተን ነው እንዳጋጣሚ እነሱ አድርሰው በፊት እናንተ ነበር የምታደርሱ ምትምትሉ እሺ ሰላሳ እሺ። ስልክ ቁጥሮቹን ይስጡኝ። ዜሮ ዘጠኝ ዜሮ ሀያ ሁለት ሀያ ሁለት አስር አስር ሰላሳ ሰላሳ እሺ። የአገልግሎት ክፍያችን የሚሆነው ሁለት ሺ ስድስት መቶ ሀምሳ ብር ነው።
ስድስት መቶ ሰላሳ አልነበር ሀያ ጨመረ ዛሬ እሺ እ?
የአገልግሎት ክፍያችን fixed ነው ሁለት ሺ ስድስት መቶ ሀምሳ ብር
ሁለት ሺ ስድስት መቶ ሀምሳ ሁለት ሺ ስድስት መቶ ሀምሳ እሺ አዎ
እሺ እሺ። አሁን ይመጡላችኋል። ኦክሲጅን ይጠቀማሉ?
አዎ ኦክሲጅን ይጠቀማለሁ በ nasal ነው በሁለት የአፍንጫ ቀዳዳ ነው ወይስ በፍ አይ በሁለት አፍንጫ ቀዳዳ እሺ ይመጣሉ። አሁን እሺ ጠብቅ እሺ